ይመታል፣ ታሻመናል። ከእናት ከአባቷ ቤት በድብቅ ያደገች የፈጣሪን ጸጋ ከአምላክ የታደለች እያጫትና መጣች በእቃለች ብሩ አይልም የተሸበረ ምን ይሆን ነገሩ? አይኗ የሚመስለው ብረት አለሎ ብረት አለሎ ጉብል ልጅ መጣቻች ምልሉ አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ጉብል ልጅ መታለች ታሻመናለች። ምን አበሏት ይሆን ሆን እናትና አባቷ አይ እንደ ወይን አበባ ያስጎመጃ ዙቷ አይ ምን አበሏት ይሆን ሆን እናትና አባቷ አይ እንደ ወይን አበባ ያስጎመጃ ዙቷ አይኗ የሚመስለው ብረት አለለው